ጤና ይስጥልኝ ቤተሰቤ ዲቦራ ነኝ ባክቦን ምርዳው hello ጤና ይስጥልኝ ሰላም ነው አብሮ ይስጥልን አብሮ ይስጥልን አለን
እንትን account ከፍቼ እሺ verification number ቶሎ አልገባል እያለ ነው አዲስ account ነው አዎ አዲስ የ- አካውንት የመጀመሪያ password አልገባልህም
ገብቶልኝ ፎርጌት እ- ፓስዋርድ ብዬ ወስደ- ገ- ገብቼ verification ይጠይቀኛል forget password ብለኸዋል አዎ ብዬዋለሁ እሺ እንደዛ ከሆነ ደጋግመህ አልከው እንዴ ወይስ አንድ ጊዜ ብቻ አልከው ደጋግሜ ብዬዋለሁ አ- ደጋግመህ ስላልከው ነው እሺ አሁን ለየትኛው trial እንደሚልክልህ ስለማያውቅ ለዛ ነው late የሚሆነው ስለዚህ browser history ን clear አድርገውና ስልክህን refresh አድርገውና browser history አለ አይደለ ይሄ Chrome search history ማለት ነው እሺ እሺ እሱን clear አድርገው እሺ ከዛ ስልክህን አንዴ start አድርገው refresh ምናምን አድርገውና አዎ፣ ከዛ አንድ ጊዜ ብቻ forget password ብለህ ጠብቀው እሺ ትንሽ ጠብቀው እና እንደዛ አድርገኸው ካላከልህ መልሰህ ደውልልን ደጋግመህ ግን አትሞክረው እሺ እሺ ደውል እሺ አመሰግናለሁ እሺ እኔም አመሰግናለሁ